ሄሎ ሄሎ ሰላም ጤና ይስጥልን ሀና አቤት ከ WePlus ነበር ምደውልልሽ የእኛን መተግበሪያ ወርደሽ ነበር
አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት እሺ አሁን አንቺ የተመዘገብሽው አሽከርካሪዎችና ሌሎች አገልግሎት ሰጪ ድርጅቶች የሚመዘገቡበት ላይ ነው እሺ እና ተጠቃሚ ከሆንሽ ከሶስት መቶ ሀምሳ በላይ ጌሞች አሉ እነሱንም ለማግኘት እንዲሁም አዎ።
አሸናፊ የሚያደርግሽን referral code ሽን ለጓደኞች ለማጋራት እንድትችይ አዎ WePlus solution user user User ለተጠቃሚ አዎ እሱን አውርደሽ እንድትጠቀሚ ልጋብዝሽ ነው እሺ እሺ አመሰግናለሁ አመሰግናለሁ እሺ መልካም ቀን እሺ